የለም ነው የምትለው። የለም ነው የምትለው። ነበሩ hello hello፣ ጤና ይስጥልኝ። አብሮ ይስጥልኝ።
ከ ChipChip ነበር የምደውልዎት።
እሺ order አድርገው ያልመጣ item ነበሩት? order አድርገው ያልመጣ item አሉት?
አዎ፣ ምን ነበር?
ጥቅል ጎመንና ስኳር።
እሺ፣ የት ነበር location ኑ?
ነገ አያት።
አያት። እሺ፣ ነገ መቀበል ይችላሉ አይደል?
አዎ አዎ።
እሺ፣ ነገ ይመጣል። driver ሲደርስ ስልክ ያንሱላቸው ሲደውሉ።
እሺ እሺ፣ ችግር የለው።
እሺ፣ የምልሽ አንድ ጥያቄ ነበረኝ።
እሺ።
አሁን order እያደረኩ ነበር። ከነገው ዕቃ ጋር አብሮ መምጣት ይችላል እንዴ?
እ፣ አሁን ያው ሁለት ሰዓት ሆነ። ምናልባት accept ላይባል ይችላል። ከነገ ወዲያ ነው የሚሆኑ። ቀደም ብለው ቢሞሉት ጥሩ ነበረ። group ኡ ግን ለማንኛውም ይሙሉትና ከተሰራ ነገ አንድ ላይ ይመጣል።
okay፣ እሺ። አሁን accept ማድረግ አትችሉም? already አንድ ሰው ነበር የቀረኝ።
እስቲ ች- እስቲ ይሙሉትና ኮድ ከደረሱት ይመጣል።
በቃ እሺ እሺ፣ መልካም ምሽት።